hello ወይንሸት ወይ አባዬ እየሩስ ነኝ።
እዩዬ ምን ሆነች?
ስኳሯ ምላሷ ድርቅ እያለ ማ- አልክንት ሲል ተለኪውና ነይ ብለናት ሄደዋል።
ማለት አዎ የበቀደሙ መሰለኝ እምቢ አለች።
የበቀደሙ ነው የበቀደሙ ነው እምቢ አለች። አይ እሺ፣ አዎ መ- ትናንት ወዲያም አፏ እምቢ ብሎ አልከፈትም ብሎ ነበረ።
አ፣ ከዛ እምቢ ሲል ዛሬ ሂጂ ብለናት ሄድን ከማን ጋር ሄደች?
ከዘላለም ጋር ከዘላለም ጋር ሄደች።
አ፣ በቃሽ በኋላ አ፣ ደውላለች።
ሲ- ስትመጣ ትደንስን ትልል እሺ እሺ። እዩዬ እናንተ እሺ።
እንዴት አደራችሁ?
ደህና ነን እግዚአብሔር አባ- ይመስገን።
አባባስ እንዴት ናቸው?
ደህና እግዚአብሔር ይመስገን።
በቃ ይሁን። እሺ እዩዬ፣ እሺ፣ እሺ እሺ እሺ።
እሺ